ሀሎ
መርሃባ ትራንስፖርት አዎ
ለጂጂ ወደ ጂጂጋ እሑድ ይኖራል እንዴ?
ያ
ስንት ሰዓት ነው የሚወጣው የመጀመሪያው መኪና
የት
ወደ ጂጂጋ?
የት ነው?
ከድሬዳዋ ጂጂጋ
ችችጋ ነው ካኖላ
ከድሬዳዋ ወደ ጂጂጋ ነው የፈለኩት።
tir dhaba lambarkooda qora walan